ጉድ ኢቭኒንግ ካፒታል መስመር ሳስኪን ከሜሴጅ
ጤና ይስጥልኝ። እኔ ተስፋ ፈልጌ ነበር ለ
እስፓኒያ ስንት ሰዓት ኦፕን ስንት ሰዓት ኦፕን አላችሁ ዛሬ?
እስካሁን የሚሰራው እስከ አራት ሰዓት ድረስ ነው።
እሺ ለሁለት ሰው በስንት ሰዓት ይኖርሻል?
ማሳጅ ማሳጅ።
ሪዘርቭ ለማድረግ ነው።
አዎ እሺ ወደ spa ው transfer ላድርጉት፣ ወደ spa reception።
እንዴ ይሄ spa አይደል? ሰማንያ ስድስት ሰማንያ ዘጠኝ አደ- እሺ አል ይሄኛው የ- የጅሙ ነው። ቀጥታ ወደ spa transfer ላድርጉት።
አነሱም የኔ ቆንጆ እዛ እሷ እሺ ወይ ደግሞ ስልኮትን ልውሰድና እንዲደውሉሎት ልንገራቸው።
okay ዜሮ ዘጠኝ አንድ አንድ እሺ
ሀያ አምስት ሀያ አምስት ሀምሳ አምስት ሀምሳ አምስት ሀምሳ አራት መልካም እሺ፣ አሁን ነግራቸዋለሁ።
እሺ የኔ እናት።
እሺ